ተነሳ።
ሄሎ Hello፣ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ከቺፕቺፕ ነበር የምደውልዎት አቶ ግዛው።
አቤት። እሺ ይቅርታ ዛሬ ያልተቀበሉ product አለ?
አሁን እኮ እኛ ሎሚም አልተቀበልንም።
ሎሚ ያልተቀበሉ?
አዎ እሺ፣ የት አካባቢ ነው የሚመጣሉት?
እኛ እኮ ቦሌ ቡልቡላ አርባ ስልሳ ነን።
ቦሌ ቡልቡላ አርባ ስልሳ አ- አዎ ነገ ብሎት- መቀበል ይችላሉ? ይምጣሉት።
block ሰላሳ ሶስት በስንት ሰዓት ነው? እኔ- እኔ በዚህ- በዚህ ስልክ ልደውል፣ ሌላ ቦታ ነኝ። ሌላ እቃም ያለ ካለ ድም- እንትን አሳኬ ልደውልልሽ።
okay፣ ይቻላል። እሺ፣ በዚህ ስልክ ልንገርሽ።
okay፣ እሺ፣ እሺ፣ እሺ እሺ እሺ okay።
እሺ